ሄሎ
አቤት፣ ሰላም ነው? ከሊንግስተን ነው?
ነው መለስ
ሄሎ ሊንግስተን ወንስ ነው መለስ
ቆጣስ በሰላም ነው?
ሄሎ
አቤት፣ ሲጀመር ካምፓኒ እኔን ማስታወቅ የለብሽም እንዴ? ስትጀምሪኝ ከቆጣሽኝ።
ይቅርታ በጣም ሊንግስተን ሆምስ ነው እያልኩት ነበር፣ አልሰሙኝም።
ይሆናል አልሰማሁሽ ይሆናል።
አዎ እሺ፣ እንትን መለስኳቸው።
ቤት ገዝተናችሁ ነበር ከእናንተን ነው እሺ አደይ በሻሌ ላይ አሀ አሀ ምን ላይ ነው ያለው? እንደቆመ ነው የምናውቀው እኛ ስድስተኛ ላይ እና እስኪ መረጃ ካለሽ
አዎ ስድስተኛ ላይ ነው ያለው። እስቲ እስኪ የሚመለከታቸውን ክፍል ስልክ ልስጦት ስላለው ነገር በደንብ እንዲያስረዳዎት።
እሺ እስቲ ስልክ ዜሮ አንድ ስልክ ዜሮ አንድ አንድ ስምንት ሀያ ሁለት
አንዴ እሺ
እሺ ዜሮ አንድ አንድ ስምንት ሀያ ሁለት እሺ ዜሮ አንድ እሺ ሀምሳ
እሺ አመሰግናለሁ።
አመሰግናለሁ።